አለ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ሀሺም እንድሪስ አቤት ከ Afriwork Freelance ኢትዮጵያ ነበረ የምንደውለው።
ከየት ከየት Afriwork Freelance ኢትዮጵያ vacancy የሚያወጡበት።
እሺ እሺ እሺ።
እሺ፣ በጸሐፊ vacancy አውጥታችሁ ነበር አይደለ?
አዎ አዎ።
pending payment ላይ አግኝተነው ነበር። ያስቸገሩት ነገር አለ እንዴ?
አ?
ክፍያ ላይ ያስቸገሩት ነገር አለ? pending payment ላይ አግኝተነው ነበር።
እ፣ አዎ እንትን አለ ክፍያ ለመክፈል እንትኑ system ኡ ይሻለናል፣ ግን አሁን ፍርድ ቤት ላይ በኋላ ስጨርስ ልደውል በዚህ ስልክ ይቻላል። ይሄኛው ስልክ busy ካሉት ቴሌግራም ቻናላችን ላይ bio ላይ አለ። እሺ፣ ቴሌግራም አዎ።
ቻናላችን ያውቁታል።
አዎ bio ላይ ባለው ላክ።
አ፣ ደውሉ።
ልጻፍ?
ይሄኛው ምናልባት busy ከሆነ እሺ እሺ በዛኛው ስልክም ይደውሉ።
እሺ እሺ እሺ እማዬ፣ መልካም።
እሺ